ሄሎ
ሄሎ ጤና ይስጥልን
እህ፣ አብዱራማን ነክ አብዱራማን ነክ አብዱራማን አ ከወዳ vehicle manufacturing ነበር የምደውልልክ እህ፣ ከወዳ vehicle manufacturing ነበር የምደውልልህ በሲን- እሺ።
በ junior accountant ነት እ፣ ሚሊኒየም አዳራሽ ላይ apply አድርገሽ ነበር እዛ ላይ አ ስልክን አ አግኝተህ ነው አ
እና እ፣ ዛሬ ትችላለህ እንዴ መምጣት ዘጠኝ ሰዓት ላይ ዛሬ የት ለቡ ናችሁ መብራት ያላችሁ?
ኃይል ለቡ መብራት ኃይል አርሴማ ፊት ለፊት አዎ አልችልም። ቦሌ ነው ያለሁት።
እሺ ስለዚህ ነገ አራት ሰዓት ላይ እስከ አምስት ሰዓት የጽሁፍ ፈተና አለክ በ junior accountant ነት እሺ
ትመጣለካ እመጣለሁ። አዎ።
እሺ ለቡ መብራት ኃይል አ address ኡ ለቡ ለቡ መብራት ኃይል አርሴማ ፊት ለፊት
አርሴማ ፊት ለፊት አ
እ፣ የ- ሄሎ ሄሎ እ፣ company ው እዛው እዛው ነው የማገኘው።
አዎ
ምንድን ነው ያልሽኝ? connection ፈትሽ ወዳ vehicle manufacturing ወዳ vehicle manufacturing። okay አ እሺ እሺ እሺ እሺ። መልካም ቀን
አመሰግናለሁ።